ተናስተልልኝ ይሄላ ተናስተልኝ እንዴት አ- እንዴት አዳሩ?
እግዚአብሔር ይመስገን።
አሜን እግዚአብሔር ይመስገን።
እ፣ ቲኬት እ፣ እንዴት ነው መግዛት የምችለው ለስታንዳፕ ኮሜዲ ኦንላይን ዛሬ?
ኦንላይን ተመዝግበው ኦንላይን እሺ።
ተመዝግበው ኦንላይን አልተመዘገብኩም።
ስልክ ወቶ ይንጋሩ 09 አርባ
40 አስራ ስምንት 18 ሀያ አምስት
25 አስራ ሁለት 12 መደበኛ ነው ቪአይፒ ነው
እ፣ ስንት ነው ክፍያው ምናምን የሚገልጽ ነገር ስላላየሁኝ።
እሺ መደበኛ አራት መቶ ብር ቪአይፒ ከሆነ አንድ ሺህ ብር ነው እሺ ኢንትኔት የለውታለሁ አሁን በኖርማል ሴቶች በሱ እ።
መመዝገብ ይችላሉ የደረሱ እሺ።
የደር- ያስገቡበትን ደረሰኝ እ፣ አፕሎድ አድርገው ይላኩልን ዘጠኝ ሰዓት ላይ በምን ስልክ ልላክልሽ?
አይ ምን ላይ አፕሎድ ላድርግልሽ? እዛው ሊንኩ ላይ።
link ኡ ላይ link ኡ ላይ አዎ እሺ ዘጠኝ ሰዓት ላይ ትኬት መሸጥ ስለምናቀርብ እርስዎ ቀድመው ይምጡ already እርስዎ reserve ስላደረጉ ችግር የለውም okay።
አስር ተኩል ግን አዳራሹ ይከፈታል ቀድሞ okay።
ለመጠየቅ ግን በተባለው ሰዓት አስራ አንድ ሰዓት ይጀምራል።
አዎ አዎ የእውነት ነው እርግጠኛ ነሽ?
አዎ የእውነት አይ ከዚህ በፊት የነበረው ላይ አምሽቶ ስለጀመረ ብዬ ነው።
አይ ችግር የለውም ቦታም ለመያዝ ቀድሞ ቢመጡ ጥሩ ነው እሱ ናት ነው። እሺ አ፣ ቴንኪው በጣም እሺ መልካም ቀን ሰላም ዋሉ።